ጤና ይስጥልኝ ኢቴስ የበራ መረጃ ከልባ ኮም ልርዶ
ሄሎ ሄሎ ጤና ይስጥልኝ ሄሎ ሰላም
እግዚአብሔር ይመስገን ናቲ ናቲ ነህ?
አዎ ናቲ ሰላም ነው። ቲጂ ነኝ ሰላም ነው ቲጂ አለው ደህና ነኝ። ትናንትና እኮ በዚህ እደውልልሻለሁ ብሎኝ እ አዎ።
በዚው ጠፋና ስልኩን ስላላወቅኩትኝ ቀጥታ ልደውለት ነበር ወደ ስልኩ ግን ካወቅከው ልትተባበረኝ ትችላለህ?
የእሱን ስልክ የእሱ ስልክ
እሺ ልንገርሽ እና እና ደግሞ የባህር ዳር አንተ ማየት ትችላለህ አይተህ ልትነግረኝ ትችላለህ እንዴ? የባህር ዳር አዎ።
flight የባህር ዳር ግን ለሮብ ነው ያለው ለሮብ ነው ያለው።
አዎ ለሮብ ነው ያለው በረራ ለሮብ አለ።
አዎ ለሮብ አለ ኧረ እባክህ አዎ እና የባህር ዳር- ስለዚህ እና ስለዚህ መቁረጥ እችላለሁ?
ይቻላል አዎ እንዴት ነው ማለት እንዴት ነው የማደርገው? ክፍያውን እ፣ በእንትን በ cash ወይስ እንዴት እንዴት ይሻላል? ማለት ዛሬ ነው መክፈል ያለብኝ? ዛሬ ነው መክፈል ያለብኝ?
አዎ በሶስት ሰዓት ውስጥ ነው መከፈል ያለበት ከተያዘ በኋላ ከተያዘ በኋላ ለስንት ሰዓት ነው ያለው ናቲ? እ፣ ለስንት ሰዓት አለ?
እ፣ ከሰባት ሰዓት አለ ለስምንት አስር ጉዳይ ላይ የሚነሳ
እሺ ዘጠኝ ሰዓት ምናምን የለም?
አለ አስር ሰዓት ከአስር ነው ያለው
ዘጠኝ ሰዓት አስር ሰዓት ከአስር አስር ሰዓት ከአስር አዎ እም፣ የዘጠኝ ሰዓት የለም ማለት ዘጠኝ ሰዓት ዘ- ዘጠኝ ስምንት እኮ ነው።
ዘጠኝ ከሀያ አምስት አለ ዘጠኝ ከሀያ አምስት አለ ዘጠኝ ከአምስት እሺ። እና ስለዚህ እ፣ ትይዝልኛለህ ወይ ናቲ?
ልያዝልሽ አይሻልም?
ይቻላል
እና ስንት ነው ግን ብሩን ትነግረኛለሽ? ብሩ ሶስት ሺ ስምንት መቶ ስልሳ አራት እ? እ?
ሶስት ሺ ስምንት መቶ እና በ cash ላምጣልህ ወይስ እንዴት ይሻላል?
አምጪው እኛ እንከፍለዋለን እዚህ በቃ እሺ ናትዬ፣ እሺ በቃ እያዝልኝ አሁኑ ነው። እሺ እሺ ሙሉ ስም ንገሪኝ ሙሉ ስምሽ ትዕግስት ትዕግስት ትዕግስት የኔ ዓለም ተረፈ
ትዕግስት የኔ አለም ተረፈ
እሺ ይዤልሻለሁ በቃ በቃ ይዘከዋል።
አዎ ስለዚህ ይዤ ልምጣ ብሩ። እሺ ናትዬ፣ እሺ እሺ እሺ እሺ